ሰላም ጤና ይስጥልኝ።
እድሜ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። እንዴት ነው?
ለኔ ይመስገን። ዩቲዩብ ላይ ማስታወቂያ አውጣችሁ ነበረ። ዩቲዩብ አብሮን እንስራ ምናምን የሚል ነው። ስራ ላይ ነው።
እሺ፣ እዛው link ላይ መመዝገብ ይችላሉ።
okay እንትን ነው ግን እኔ ዘንድሮ ነው የጨረስኩትኝ እና እሱ ሶስት አመት የስራ ልምድ ምናምን የሚለው አለ መሰለኝ ነው ሌላ ቦታ ላይ ነው ያለው። እሱን startup ስለው ሶስት አይ አመት የስራ- እዛው አለ። አዎ እዛው አለ።
okay እና ዝም ብዬ ልመዝገብ ወይስ እንዴት ነው? ምናልባት ሶስት አመት ስለሚል include የማያደርግ ከሆነ
አዎ እ፣ ሶስት አመት ነው የሚለው እንደ ተ- ማለት ማስታወቂያውን እንዳዩት።
አዎ፣ እንደሱ ነው የሚለውን ነው።
አዎ
እሺ በቃ በዚያው ልሞክርና
እሺ